ሄሎ
አቤት ጠልጥልህ እስር ቤት
በስት ቤት እንትን ሲስቴም ተለቀቀልኝ። ግን እንዴት ነው? ከዛ ሌላ ጨምሮ የሚለቀቅ ነገር አለ? እንደ ውሻውን ለማሮጥ ፈልገን ነበረን። ሰውን እየሮጥ አይደለም።
በምን በስልክ ነው?
በስልክ ሳይሆን
አልገባኝም። ጥያቄ agent ነህ?
agent ነኝ።
የት ነው?
ዳራማሎ ዳራማሎ ዳራማሎ እኮ የማን የማን shop ነው?
ማን ያክል ማን ያክል ማን ያክል ዳራማሎ ቴሌግራም ላይ አውጥተን ታውቃለህ? እሺ ምንድን ነው የሆነብህ?
አይ ሁሉ ነገር መጣልኝ፣ ግን እየሮጠ አይደለም ውሻው ምናምን።
ከ PC ው TV ው ላይ ነው። PC ው ላይ ያሳያል፣ ቲቪው ላይ ግን አያሳይም።
አይ ቲቪው ላይ ተላልፏል፣ ግን እየሮጠ አይደለም።
okay እስቲ እሺ፣ አንዴ ቆይ ላስተላልፍልህ።
እሺ ተሹ አንዴ አድርገሃል እንዴ? አድርገሃል? እሺ እንትና ማን ያክል ማን ያክል ዳርማሎ ማን ያክል ደርማሎ እሱ ውሻው እየሮጠልኝ አይደለም። ቴሌግራም ላይ ልከዋል እንዴ? hello ማን ያክል አቤት።
ቴሌግራም ላይ ፎቶ አንስተህ ላክልን ምን እያሳየክ እንደሆነ። እሺ አባቴ